ሄሎ
ወይ ሄሎ።
ሀሴት ነኝ።
ሀሴት ይሰማኛል ወይ?
እ ዘጠና አራት አርባ ሶስት ወርደ ወርደ ነበር ማለት ነው።
ዘጠና አራት አርባ ሶስት እ በደ deposit ይገባል አንተ ቤት ሰውን አላስገቡልኝ የምን deposit
ብሩን ማለት ነው።
የመቼ ነው?
ያው እኔ ዛሬ የጠዋት ምንድን ነው deposit ይገባል የተባልከው?
ወይ መሰረት ወይ ማንን ካለች ታገናኛለህ።
ማን ነው ስምህ?
ሀብታሙ ነኝ
ሀብታሙማ
አለም ነህ ሀብታሙ አለም ነህ። ምንድን ነው ዲፖዚት ቤርሳ ኦር መሲ ዲፖዚት ይገባል ተብዬ ነበር።
በዳ ሀብታሙ አለም ነህ።
ለከስተመር አድርሼ ሰጣትና ከዛ ለአንተ በዲፖዚት እናስገባላለን ብሎኝ ነው
ሞባይል ባንኪንግ
እምቢ ብሏት ምናምን ምናምን ሀብታሙ አለም ነህ እ? አዎ። ዘጠና አራት አርባ ሶስት አዎ።
አረ ዘጠና ሶስት ነው
hello
አዎ ዘጠና ሶስት አርባ ሶስት ነው ያልኩሽ እሺ ሀብታሙ
እሺ ከዛ mobile banking ከሰራ ይገባልሃል፣ ካልሆነ ግን እስከ ነገ ታገስ።
እንዴ እኔ deposit መስሪያ የለም እንደዛ ብሎ አይደለም እኔ እንደሰጣት ያደረጉኝ
መስሪያ የለኝም እያለ ነው።
እንዴ ኧረ ሲጀመር ኧረ ኧረ mood መያዝ መስሪያ የለኝም እያለ ነው። መስሪያ የለኝም ሀብታሙ አለም ነህ።
ማነው ምናምን እንደዚህ ቀልደኛ ናት።
hello አቤት መስሪያ ከሌለህ አስሞላ ለ team leader ህ እያሉ ነው።
እንዴ ገንዘብ እኮ ነው እንደዛ ምን ምን ከየት አምጥቼ team leader ለእኔ credit አይሞላልኝም።
credit እንደዛ ብሎ ነው?
አይሞላልኝም።
እንደዛ ብሎ ነው እንዴ ሰጣት ነው ያሉኝ። ቅድም እኮ እንደዚህ ብሎ አሁን ይሞላላል ነው ያሉኝ።
እሺ ለማንኛውም በቃ አናግራቸው team leader ህን።
ምን ብዬ ነው የማናገረው?
ይሞላል ብለህ ነዋ።
ከነገ ደግሞ ሞባይል ነገም ካልሰራ ደግሞ ከነገ ወዲያ ከዛ እንደዚህ ተባለ ብር ሊቀር ነው እና ሲጀመር ካልሰራ እንትን ማይ- ማይባል ሰው ነው cancel አይደረግም። እንዴ ታዲያ እንዴ ምን ሆናችሁ?
እኔ ምን አውቃለሁ ሀብታሙ፣ እኔ አሁን ነው የመጣሁት። አታዳርቀኝ።
እኮ እኔ ለኢትዮጵያ ደውልልኝ እያለህ ነው። ቻው